ነው። ሄሎ ጤና ይስጥልኝ። እሺ አንዲት ልንገርሽ ካሳ ሪኮርድ አስራ አንድ እሺ
አስራ አንድ ሰባ አንድ እህ
እ አስራ ሰባት እህ
ዘጠና
እሺ አብርቼልሃለሁ። ያው እሺ
እ አብርቼልሃለሁ። ያው
እንዴት አብርቼልሃለሁ ሎስት ነው።
ነው አዎ አዎ ስንት ወጥቷል?
ሶስት
ሶስት ነው። እሺ አዎ እሺ አባቴ እንኳን አንድ ልንገርሽ እስኪ የጀመረ ሌላ ቆርጥ ብዬ ነው ሳለ እሺ
ሰዓት አሁን ይቀጣል። እሺ አስራ ሁለት እህ
አስራ ሁለት እህ
ሰባ ሁለት እህ
ሰላሳ ዘጠኝ አርባ ሶስት ይችል አስራ ይሄንን ስምንት አብርቼልሃለሁ። ያው እሺ
እ ይሄ ደግሞ ገና የዛሬ ጨዋታ ነው። እሺ እኮ የዛሬ ነው የመጀመሪያው አልፏል ብዬ ነው
ቆይ አንዴ
አልጀመረም እ እንትን አለ ተቀባል እ እ ዘጠና ደቂቃ አልቀዋል፣ ግን extra time ገና እየተጫወቱ ነው።
ነው ስንት ለት ናቸው? አሁን ማን ነው እየመራ ያለ?
ባለሜዳው ነው እየመራ ያለው።
ነው አዎ
እሺ፣ አንድ አንድ ለት ነው ያልሽው?
ለ total ጎል total ጎሉ እ?
አ- total ጎሉን ያልከው አንተ ሁለት እና ከዛ በላይ ነው ወይ ይሸናነፋሉ ወይ ደግሞ total ጎሉ ከ- ሁለት እና ከዛ በላይ ይገባል ነው ያልከው።
እ
ክ- እንደዛ ስለሆነ ያልከው ልክ ነው። እንትን አብር እ።
ትክክል ነህ። እሺ
እሺ እና አሁን ስንት ለት ናቸው ያልሽኝ?
እ?
ስንት ለት ናቸው ያልሽኝ?
አሁን ሁለት ለአንድ አልቋል ጨዋታው already።
okay ያልፏል ማለት ነው እንግዲህ እንደዛ ከሆነ።
አዎ አዎ እሺ ሌላ ልቆርጥ የኔ ከዛ አንድ ላስቸግርሽ። አንድ ሁለት አለ እ አስራ ሁለት ስልሳ ስምንት
አስራ ሁለት ስልሳ ስምንት አርባ ሶስት ሰላሳ ሰባት
ይህም እንደዛው እሺ አንድ አይነት ነው።
አንድ ናቸው እንትን ናቸው እንዴ? አላየኋትም።
አንድ አይነት እ፣ ይቅርታ እንዴት እንግዳ ላስቸግርሽ ልቆርጥ ነው ሌላ ድንገት ብዬ እ፣ እሺ እንዴት ለማስቸግርሽ ይቅርታ ጋር ችግር የለውም።
ሰሪ አንዴ ጠብቂኝ ይቅርታ እሺ እሺ እ፣ አሽከር እኮ ነው የምነግርሽ እሺ እሺ አስራ ይቅርታ ይኸኛው ገና ነው። አንድ ስኮ ያለች ገናች ይቅርታ አስራ ሁል ይህም ገና ነው። አዎ ይቅርታ ገና አምናት ዬ ይቅርታ አመሰግናለሁ።
እሺ እሺ ወዲዬ።
እሺ መልካም Thank you. God bless.